አዎ ጠብቅ ትንሽ
ሄሎ ሄሎ
ወይ በረከት እንዴት ነህ? ሰላም ነው ደህና እግዚአብሔር ይመስገን።
አለን አለን። ምንድን ነበር ጥያቄ?
እ ትኬት ሳይዝ እና hello እሺ የመጀመሪያው ትኬት ሳይዝ ነው። ሁለተኛው ደግሞ ID number ኡ አለ አይደለ? የዲሹን ነው የምሰራው እና እሺ ID number ኡ የውሻው ብቻ ነው የሚመሳሰለው፣ የቀሩት አይመሳሰልም።
የውሻው ብቻ ነው የመሳሰለው።
አዎ የቀሩት ቢንጎም፣ spin ኦም፣ እ ፈረሱም አይመሳሰልም።
በረከት የትኛው shop ላይ ነው በረከት?
ሼሌ የሚለው shop አለ አይደለ? ሼሌ የሚል cashier አለ።
ሼሌ አንድ የሚለው አዎ
የት አለ እስኪ?
AnyDesk ምናምን ልክ ያለው በ normal አይ እ Telegram Telegram ሳይሆን የሚያስፈልገው እንትንም በቃ መጀመሪያ game ኦቹን እንትንም በላቸው ነው እም።
የት አለ? የ Best Games ነው አይደል የምታጫውተው?
አዎ አዎ አዎ አዎ
Best Games የሚለውን ቻናል ነው አይደለ?
አዎ አዎ ነው የ- ያኛውን የከፈትኩት አዎ channel።
GR ኡን አይደለም best best game ነው።
የ Best Games ነው።
አዎ
ፈረስ ታጫውታለህ እንዴ?
እ
ፈረስ ታጫውትበታለህ እዛው ላይ?
አይ ፈረስ ብዙም አይጫወቱም። የሚጫወቱት እ ቢንጎ እና ውሻው spin ምናምን አይደለ?
ሶስቱ ነው ብዙ ጊዜ የሚጫወቱት። አዎ በጎኑ ለጎኑ ያሉትም ማለት ነው።
አዎ አዎ በቃ ትበይ ትንሽ ጠብቀኝና እሱን አስተካክልልሃለሁ።
እሺ እንዴት ከፍቼልሃለሁ?
አይ እኔ ደስ ችግር የለውም አያስፈልግም። ትንሽ ጠብቀኝና እንትን ውስጥ ትኬት ሳይዝ ውስጥ ትኬት ሳይዙ እንትና ገዛኝ ነገር ያስተካክልልሃል።
እሺ